ጤና ይስጥልኝ ብስክሌት ሄሎ ሲስተር
አቤት አለን የቴሌብር ውስጥ የኔ አካውንት ቴሌብር ብር ላከ እስካሁን አልገባም
እ ምን አልከኝ ወደ ቴሌ የኔ አካውንት ቴሌብር ብር ላከ በስት ቤት ውስጥ እሺ
እስካሁን አልገባም አሁን ሁለት ቀን ሁለት ቀን ሁለት ቀን አዎ ከትላንት ወዲያ የነበረ ነው አዎ ከትናንት ነበር system ችግር አጋጥሞ ስለነበር ነው ሳንቲም ነው ወይስ ቻፓ ነበር
ቆይ check ላድርግ አይ ችግር የለም ንገረኝ በቃ ቤስት ቤት ቁጥሩ እኔ check አደርጋለሁ ሰለስት ቀን አስራ አንድ እሺ
ሀያ ሰባት እሺ
ሰላሳ አንድ አስራ ስድስት ሰላሳ አንድ አስራ ስድስት ስንት ብር ነው
አራት ጊዜ አምስት መቶ አምስት መቶ አምስት መቶ
እሺ ጠብቀኝ አንዴ
እሺ
ሄሎ ሄሎ ሄሎ ሄሎ
እሺ በ SantimPay ነው transaction ኑ የነበረው እና የ system ችግር አጋጥሟቸው ስለነበር ነው የተያዘው። አንዴ ቁጥር ልስጥና ደውለህ ጠይቃቸው እሺ።
እሺ
ዜሮ ዘጠኝ
ዜሮ ዘጠኝ ሰባ
ሰባ አርባ ሰባት አርባ ሰባት እሺ አስራ ስድስት መጨረሻው።
ስላል ምን ልባልሽ?
short code ኡ ደግሞ ዘጠና ሶስት ስልሳ ዘጠና ሶስት ስልሳንም ያዝ እሺ።
ዘጠና ሶስት ዘጠና ሶስት ስልሳ
ዘጠና ሶስት አስገቡልኝ በላቸው የ የ- ከት- ከትላንት ወዲያ transaction ነው እስካሁን አልገባልኝም አስገቡልኝ በላቸው እሺ። በእነሱ side ነው system ችግር ተፈጥሮ ብሩ የተያዘው።
እሺ እሺ እሺ እሺ፣ መልካም ቀን።